ሄሎ ሄሎ ጤና ይስጥልኝ ሄሎ ሰላም ናችሁ?
እግዚአብሔር ይመስገን።
አይ ድንቅ ልጅ ይዤ ለመሸለም ነበር።
እሺ የስንት ዓመት ልጅ ነው? ማስመዝገብ ይችላሉ።
የስምንት
እሺ እ ከይቅርታ ጋር አሁን ላይ የምንመዘግበው አምስት ዓመት እና ከዛ በታች የሆኑ ልጆችን ነው።
እኮ የአራት ዓመትም አለኝ። ሄሎ እሺ ምን አቤት ምን አሉኝ?
አራት ዓመት
እሺ ምንዎት ናት ለእርሶ ህፃኗ?
የእህቴ ልጅ
እሺ እ ቤተሰብ ከሆኑ ሌላ ሰው ጎረቤት ወይም የሰፈር ሰው ነው ደውሎ ማስመዝገብ የሚችለው።
እም።
እ የእርስዎን ቤተሰብ ሌላ ሰው ማለት ነው የሚጠቁመው።
እሺ በቃ እሺ እሺ እናመሰግናለን። እሺ
በቃ በይ በቃ